ሰላም ጤና ይስጥልኝ። ድር ገበያ
አብሮ ይስጥልና። ድር ገበያ ባህር ዳር አለ እንዴ ማከፋፈያ?
እ፣ የት ነው ያለው? አንተ ባህር ዳር ነው ያለኸው?
አዲስ ዘመን
okay፣ እሺ። የምንልከው በኢትዮጵያ ፖስታ ቤት በኩል ነው።
አ ተጨማሪ የፖስታ ቤት ክፍያ እናስከፍልን። ያ ማለት ስልሳ ሁለት ሀምሳ አንድ ላይ ማዘዝ የፈለግከውን እቃ order ከራ ካደረግክልን እኛ ደውለን ያለውን information እናሳውቀሃለን።
በአጭር ጊዜ ይደርሰናል። እንዴት ነው ለበዓል? አሁን ይደርሳል፣ ችግር የለውም። ምንድን ነበር አንተ የፈለግከው እቃ?
እ፣ የሶፋ ልብስ ነው። ባለ ስምንት አለ እንዴ?
እ፣ ሁሉም አለ አማራጭ፣ እ፣ ሁሉም አለ።
አ
ሀምሳ አንድ ላይ በትክክል የፈለግከውን የእቃ code text አድርግና እኛ ደውለን ተጨማሪ information ከአንተ እንወስዳለን።